ጤና ይስጥልኝ። ህዝቦች ባኮሚኖር ነው።
ጤና ይስጥልኝ ነበር። ትናንትና ሁለት ሴት አምስት ጨዋታ እና ስድስት ጨዋታ ዊን ነበር። ከዚያ ገንዘብ ግን ኦንላይን አ- አ- እንትን አልሰጠኝም።
ገንዘብ አልሰጠኝም።
አው ስድስት መቶና አንድ ሺ ሰላሳ አራት ብር ጠቅላላ አንድ ሺ ሰባት አካባቢ ይመጣል። ከዚያ ግን አዳ አዳ አላደረገልኝ
ትኬቱን win የሆንከውን ትኬት አል- አልገ- አልገባልህም ብሩ?
ኦንላይን ነው የቆረጥኩት አልገባም።
እሺ ትኬት ቁጥሩን ይዘውታል?
አዎ፣ አዎ፣ ሰማንያ ይንገሩኝ። ሰማንያ ሰማንያ ሰማንያ
አዎ፣ ዜሮ ዜሮ ሁለት ጊዜ ነው ሰማንያ ሰማንያ ሰማንያ ነው
ሰማንያ አ- አ- አንድ ጊዜ ሰማንያ ዜሮ ሰባ ከዚያ ዜሮ ሀይ ሰባ።
አዎ፣ ዘጠና ስድስት ሁለት መቶ ሶስት ዘጠና ስድስት ሁለት መቶ ሶስት ሁለት መቶ ሶስት ነው ደንበኛችን።
አዎ፣ ሁለት መቶ ሶስት ችን ስድስት መቶ ማለት ናት ብሯ ጠቅላላ ወደዋ ሰላሳ ሰባት ነጥብ ሰማንያ ስምንት
win ነው አይደል? ሁሉም አረንጓዴ በርቷል።
አቤት ሁሉም አረንጓዴ በርቷል።
አዎ፣ አ- አ- right ሰጥቶታል። አዎ screenshot ስልኮትን ይንገሩኝ።
እሺ፣ ሁለተኛ ዘጠና ሶስት
ስልኮትን
ሶስት ስልኮት ስልኮትን ይን- ይንገሩኝ። ዜሮ ዘጠኝ ስንት ነው?
አስራ አራት አስራ አራት ሀምሳ አምስት ሀምሳ አምስት ስልሳ ሶስት ሀምሳ አራት ስልሳ ሶስት ሀምሳ አራት ሁለት ሁለት ነው ትኬቱ።
አዎ ሁለ- ሁለተኛ ሌላ ነው ቁጥሩ ብሩም ሌላ ነው ቁጥሩ ዘጠና ሶስት ዘጠና ሶስት መቶ ስድስት መቶ ስድስት
ሰባ ስድስት ሰባ ስድስት መቶ ሰላሳ አምስት